ሄሎ ጤና ይስጥልኝ በሽት ቤት
ሰላም እግዚአብሔር ይመስገን። ምን ነበር?
አሉ አሁን አስራ አምስት ሺ ልኬ ባለ አምስት አምስት ሺ እና አስር ሺ አልገባልኝ።
ወይ ነበር ወደ ቴሌብር ነው?
ቴ-
እሺ የቤት ቤት ቁጥር ጋር
ያው ራሱ የወልክበት አዎ
ነው ወይስ ምን? ለምን? እም። መቼ ነበር ያልከው?
አሁን
እሺ አስር እና አምስት አዎ በቻፓ
አዎ
ይሳቅ አዎ ወደ ዜሮ ዘጠኝ ሀያ ዘጠኝ ሀያ ሁለት
ዘጠና አምስት መጨረሻ ሰባ ዘጠና አምስት አይደል?
አዎ አይ የቴሌ ብር ቁጥርህን ልክ መሆኑን ላረጋግጥ ብዬ ነው።
አዎ አዎ
ይኸው approve አድርጌልሃለሁ።
እሺ ትንሽ ደቂቃ ጠብቀውና ይገባል። እሺ እሺ አመሰግናለሁ።
እሺ፣ እናመሰግናለን።